hello ጤና ይስጥልኝ ዋሽንግተን medical center
ቅድም ያናገርከኝ ነህ?
አዎ ምን ነበር
ስልክ ስጠኝ ብዬ የሆነ ሆስፒታል ህዋ የሚባል ሆስፒታል ነው ዋሽንግተን አይደለም ተባልኩ።
የምን ስልክ ቁጥር ነበር የጠየቁኝ የዋሽንግተን የዋሽንግተን ሜዲካል ሴንተር የዋሽንግተን ሜዲካል ሴንተር ነው የደወሉት ምን ልርዳዎት
እና ግን ስደውል ያ- በሰጠኝ ስልክ ስደውል ህዋ ሆስፒታል ነው ዋሽንግተን አይደለም ተባልኩ።
የምን ስልክ ቁጥር ነበር የጠየቁኝ MRI ጠይቀው ነበር
እ የዋሽንግተን MRI ላይ
እኮ አሁን የደወሉት ዋሽንግተን center ነው ምን ልርዳዎት የ MRI ውን reception ስልክ ፈልገው ነው
ኤምአርአይ ኤምአርአይ ፈልገው ነው አ እሺ ምን MRI መነሳት ፈልገው ነው
አይ ልጠይቃቸው ነው እዛ patient ነኝ።
okay እሺ የእነሱን ስልክ የ MRI ውን reception ስልክ ፈልገው ነው አዎ እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ
አዎ ዜሮ ዘጠኝ ሰማንያ ስምንት እ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ ኦኬ እሺ